ሰላም ጤና ይስጥልን በሽት ቤት መቼ ነው የምንረዳው?
Hello ሰላም ጤና ይስጥልን በሽት ቤት።
ትኬት ቆርጬ ነበር እንድትሄድ ፈልጌ ነበር።
እሺ cashier code ኡን ይዘኸዋል?
አዎ
እሺ ንገረኝ።
አስራ ሶስት
እሺ አስራ ሶስት አምሳ አምስት
አስራ ሶስት ዜሮ ሶስት እሺ ሀያ አንድ
አስራ ሶስት
ሀምሳ አምስት አስራ ሶስት ሀምሳ አምስት ዜሮ ሶስት እሺ ሀያ አንድ
ሀያ አንድ እሺ ሁለት መቶ ስድስት ብር win አድርገሃል። እሺ ሁለት መቶ ስድስት ብር ዊን አድርገሃል።
እና ሁለት ሰዓት ላይ ከ cashier ዋ ጋር ሂድና ተቀበላት ሁለት መቶ ስድስት ብር ነው እናልከኝ ሁለት መቶ ስድስት ብር
የተቋረጠ ጨ- ጨዋታ አል- አልጀመረም።
እኮ እሱ void ሆኖ ተቀንሶ ሁለት ጨዋታ postponed ነበረ። void ሆኖ እም፣ እሱን አውጥተው የቀረውን ብር ሰጥተውሃል። ከ cashier ዋ ሂድና ተቀበል።
ሁለት መቶ ስድስት ብር ነው።
አዎ ሁለት መቶ ስድስት መልካም